የተናኩ ላለታስብ ፍጹም ርቅ ከሰዎች ልብ ኢየሱስ አስቦኛል በምህ አቅርቦኛል በምሕረት የሚያድስኝ እንዳልጠፋ የሚወድኝ አፌን በምስጋና ምሕረት ልዘምርልህ ይገባል ክብር ይገባል ምስጋና ይገባል ክብር ይገባል ምስጋና ምሕረት ምሕረት የጌታዬ ፍቅር ፍቅር የአምላክ ፍቅር የጌታዬ እኔም ዛሬ በተራዬ ክብር ልስጥ በዘመኔ አንደበቴ ያመስግነው የሱን ምሕረት ሲናገር ይታገሳል ይቅር ይላል ተቀረቡ ጌታ ይራራል ያረገልገል እጅግ በዝቷል ኢየሱስ ይወደኛል ይገባዋል ክብር ይገባዋል ምስጋና ይገባዋል ክብር ይገባዋል ምስጋና ምሕረት ምሕረት የጌታዬ ምሕረት ፍቅር ፍቅር የአምላክ ፍቅር የጌታዬ ቅዱሳን የሚጠሩት ታላቅ ጌታ ባለ ምሕረት የምሕረቱ ጥልቀት ስፋት የመውደዱ የፍቅሮ ብዛት ምሕረት በዝቶልኛል ፍቅሩ ተት ርፎልኛል ምሕረት ባይኖረኝ እኔስ ከንቱ ከንቱ ነኝ በዝቶልኛ ፍቅሩ በዝቶልኛ ምሕረቱ ይደንቀኛ ፍቅሩ ይደንቀኛ ምሕረት ምሕረት የጌታዬ ምሕረት ፍቅር ፍቅር የአምላክ ፍቅር የጌታዬ ምሕረት ተዘነጋን መንገድ ቱን ከረሳን እንጠፋለን ከንቱ ሆነን ጥንትን በፍቅሮኔ ሳብን ሰው በምር ደስ ይበለው ኃይሉ አይታመን በጌታዬ ተደገፈ እስና ይዞ ምህረቱ የማያልቅ ነው ምሕረቱ የማያልቅ ነው ፍቅሩ የማያልቅ ነው ምሕረቱ የማያልቅ ነው ፍቅሩ ምሕረት ምሕረት የጌታዬ ምሕረት ፍቅር ፍቅር የአምላክ የጌታዬ